hello ቤተሰቤ ነኝ።
እሺ እንትን ነበረ ብር ተቆርጦብኝ ነበር።
ማነው ስምህ?
ቴዎድሮስ ይመር ሶስት መቶ ሀምሳ ብር ማ
እ ማን ያልኩኝ ስምህን?
ቴዎድሮስ ይመር ቴዎድሮስ።
አዎ፣ ይመር ይመር።
ሁለቴ ቆርጦ ነው ምንድን ነው?
አይ ሁለት አልቆረጠው ዝም ብሎ ነው ሶስት መቶ ሀምሳ የተቆረጠው። ምንም ኦርደር ኦርደር እንትን ሰርተዋል?
order ማ ሰርቻለሁ። ሂሳቤን ሳስበው ግን ሶስት ከሀምሳ ተቆርጧል።
እስኪ ልይልህና መልሼ ልደውልልህ። አሁን የሰራኸው order አለ ዛሬ? order number ኡን ንገረኝ።
አይ የለም የለም የለም።
ዛሬ አልሰራህም?
አሁን ከጠዋት አልሰሩም ገና እየወጡ ነው።
እስኪ እሺ፣ ልየውና ልደውልልህ መልሼ ደውዪልኝ እሺ።